ቤት Hello፣ ይቅርታ ተቋረጠ። በዚህ ቁጥር ነበር order ያደረጉት?
አዎ ቆንጆ በዚህ ነው ያደረኩት።
ህይወት ኖት?
አዎ ህይወት
Okay። በስድስት order ያርጉ።
አዎ ከአስራ ሁለት ሰዓት በኋላ ስለሆነ ዛሬ ነው የሚደርስሽ ስላልወኝ ነው።
ትላንት ደውለው check አድርገው ነበር?
ትላንት አልደወልኩም። ትላንትና ስደውልልህ ዛሬ አይደርስሽም አለኝ።
Location ቅዳሜ የት ነው።
ነው? እሺ አዲሱ Location- ገበያ።
አዲሱ ገበያ ነው location ኑ?
አዎ አይ ነው እኔማ ቤቴ ስሉልታ ነው። ከዛ ነው የምመጣው። እዛ Okay ስለሆነ ተደርሶ Okay። አዎ አዎ፣ ጧት ላይ አዲሱ የሚገባ ገበያ ዊና ጁስ አካባቢ ነው።
Okay። ቆይ እሺ፣ አንዴ አዲሱ ገበያ ወጥቷል። መልሼ ደውለው ትዕግስት፣ ይቅርታ customer ኣችን እሺ ቆንጆ አሳውቀው።
እጠብቃለሁ። እዛ በጊዜ እንድነሳ ነው። እሺ ሰው ልመልስ።
Okay ገባኛው።
እሺ እሺ።